የወለድከው በግ ምስጋናና ክብር በረከትና ኃይል ልትቀበል ይገባሃል። የታረድከው በግ ምስጋናና ክብር በረከትና ኃይል ልትቀበል ይገባሃል። በላይ በዙፋን በግርማ ተቀምጠ እልፍ አእላፋት ቅዱስ ቅዱስ ሚሎ የተፈራህና ሁሉን የምትገዛ ኢየሱስ ወደድኩ የሕይወቴ ቤዛ አምልኮ ውዳሴ ታቅርብል ነፍሴ ይገባል ኢየሱስ የነገስታት ንጉስ ይገባል ኢየሱስ የነገስታት ንጉስ ተወደስ ዘላለም ኃያልነ ገናና የመስቀል ላይ ወዳጅ ይብዛል ምስጋና እስትንፋስ ያላቸው አንተ የፈጠርካቸው ምድርና ሞላዋ የእጅ ስራ ናቸው። አምልኮ ውዳሴ ታቅርብል ነፍሴ ይገባል ኢየሱስ የነገስታት ንጉስ ይገባል ኢየሱስ የነገስታት ንጉስ መላእክት ሌተ ቀን ቅዱስ ቅዱስ ሚሉ በረከት ምስጋና ክብር የተገባ እኔም ልገዛል አንተ አምላኬ ነህ። እኔም ልስገድል የምስኪኖች ወዳጅ ነህ። የታረድከው በግ ምስጋናና ክብር በረከትና ኃይል ልትቀበል ይገባል። የታረድከው በግ ምስጋና